ጤና ይስጥልኝ።
አሎ
ሰላም፣ እንዴት አደሩ?
አለው ደህና። ቲኬት መግቢያ እንዴት ነው የምናገኘው?
OK፣ በ link ተመዝግበዋል?
እ እ
በ link ላይ ተመዝግበዋል?
አልተመዘገቡ። link ኡ የቱ ጋር ነው ያለው?
Hello፣
link የቱ ጋር ነው ያለው?
ስልክ ቁጥሩን ንገሩኝና link ልላክልዎት።
ዜሮ ዘጠኝ አንድ በእኔ አንድ በ text እልክልዎታለሁ።
እሺ፣ ዘጠኝ አስራ አንድ አርባ አራት እሺ፣ አርባ ዘጠኝ ሀያ አርባ ሰባት አራት የምኑን ነው link ልኬልዎታለሁ። በዛ መጠቀም መመዝገብ